የከ ዘርና ነባር በግዕዝ የአገባብ ቃል ለከ ላንተ፣ ብከ ባንተ፣ እስከ እስከ ድረስ፣ እንከ እንግዲህ፣ ኪያከ አንተን፣ ካዕብ ዘርና ነባር፣ እልኩ እልያ እልያው፣ እልልድኩ አነር፣ እስኩ እስኪ፣ እንትኩ ያቺ ያቺው፣ እድኩ ያገር ስም፣ ዝስኩ ዝኩ ያ ያው፣ ይላኩ ይጓጉጣል ይላኩ ሲል ይጓጉጣል። ሳልስ ዘርና ነባር ሜልኪ የሰው ስም፣ አውጣኪ መናፍቅ ጣዖት፣ ኮርኪ ራዛ ራብ ዘርና ነባር መስተካ ጨጓራ፣ መንካ ማንካ፣ ምህርካ ምርኮ፣ ስኮቶሪካ ቤተ ክርስቲያን፣ ሶቤቃካ ራቃካ እንኮይ፣ ባርካ የሴት ያገር ስም፣ ተነካ ወርክ ወርካ፣ ታእካ አዳራሽ አልካ ቤተ ንጉሥ እስካ አጥረስካ የሰው ስም አጥረስካ የመጽሐፍ ስም አጥረስካ ስብስብ ክምቹ አጥረስካ ስርጥ መንገድ ካቶሊካ ቤተክርስቲያን ሐዋርያዊት ወልካ የወርካ ደም ዋካ ብርሃን ዮስካ የሴት ስም ጥካ እንቁ ጳሲካ ደስታ ፋሲካ ጴርካ ሽምብራ ፋሲካ ፋሲካ ደስታ ፓሲካ ሐዘን ፓስካ ፋሲካ ፔርካ ሽምብራ ፔካ እንቁ ነጭ ደንጊያ ፔካ የመንበር እግር ላኳ ጽል ኳኳ ቀይ በርኖስ ኳኳ ቀይ ትል ቀይ ቀለም የሚያወጣ ሐምስ ዘርና ነባር ህንደኬ የሀገር ስም መሎኬ ኦሪት መሎኬ ስብቆ መዶኬ አመድማዶ ስባኬ ቅርጽ አውጣኬ መናፍቅ ኦኬ ኦ ሆይ ኦኬ ኦኬ ኦ ሆይ ኬ ተጋንዮ ቃለ አጋኖ ጓልኩ ሰናፍጭ ሳድስ ዘርና ነባር ሐሰክ ትል ሐኒክ አፈር ሐከክ ክርክር ሰልፍ ጦርነት ሄልሜልሜሌክ ቁራ ሄልሜልሜሌክ የኮከብ ስም ህኩክ የሚታወክ ህኩክ የሚታወክ ህኩክ የሚወላውል ህኩክ የሚወላውል ህኩክ ህኩክ እውክ መሃውክ አዋኪ ሁከተኛ መልአክ መልአክ አለቃ መልእክተኛ መስመክ ጥግ ወገን መስብክ ማሰሮ መክርክ ቁራጭ መድረክ መድረክ ማይከክ የብር ቶፋ ክበብ ማይከክ ባሬታ ምስማክ መከዳ ደገፋ ምስክ ሽቱ ምኡክ ቁጡ ሰሊክ ሽቱ ሰርክ ማታ ሰከክ ፍርፍር ሲራክ መስመር ሰሰክ ፍርፍር ሶክ እሾህ ሶጋክ የአገር ስም በሀኩ አውራበግ በትራፊክ በትረፊያክ ነው በትረፊያክ የአበው ሊቀ ካህናት በክ ብላሽ ዝም ብሎ በክ ብላሽ ዝም ብሎ በክ በክ ቁስለ ስጋ ቡሩክ የተባረከ ምስጉን ብረክ ጉልበት ተሰሬክ ተጠበብ ተነክ ጸዶ ተውሳክ ጭምር ታሪክ ወግ ታሪክ ቴናክ ጸዶ ናይክ ኩርፍታ ሆድ መባስ ናይክ ቆርቆሮ እርሳስ አረር ናይክ ቅልቅል ናይክ ቅልቅሶ ሐዘን አምላክ አምላክ ገዢ አርክ ወዳጅ ባልንጀራ አከክ ፍርፍር አድራሜሌክ ጉጉት ሩክ የተወዳጀ እብነ ንክ የብረት አር እብነ ናይክ የብረት አር ከሃክ ወዲያ ኪያህክ ማሁን ሰዋዋ ክሩክ ደረቅ ኮክ ኮክ ደነክ ዝልዝል ደደክ ደጋ ድሩክ ጽኑ ጸለኩ ሰናፍጭ ጸክ ትከሻ መጋፊያ ጸክ ሹልዳ ፈለክ ሰማይ አየር ፈለክ ክፍል ፋሌክ ሰማይ ሳብ ዘርና ነባር ስብኮ ጣዖት ስብኮ ስብኮ ቅርጽ ስራ አኮ አይደለም ኢያሪኮ የሀገር ስም ኢያሪኮ የባህር ስም